የለውጥ ጤና ሽንት ቤት
ወይደው በእናት ልብስ ቤት እሺ ምን ነበር በእናት ገንዘብ ስለ ወርግቼ ትላንትና ማታ ነው። ምንድን ነው እስካሁን?
ወዴት ነበር ያረከው? ወደ ባንክ ነው አዎ ፕሮሰስ ላይ ነው የሚልክ
ባንክ ይኸው እየሰራ አይደለ እንዴ? ሜሴጅ ሁሉም ነገር የገባ አይደለ እንዴ?
እኮ ወደ ባንክ ነው አይደለ አዋ እኮ ይኸውልህ ዛሬ ይገባል። አሳውቀናቸዋለሁ ቻፓ
ቆያ በእናት ምንድን ነው አዎ ልክ እኛም ነህ እኮ እናስፈልጋለን ገንዘብ ምንድን ይስተካከላል።
ነው አዎ፣ ልክ ነህ እኮ አዎ።
ለመጠቀም የምንፈልገ ነው ገንዘብ ቆያ ልክ ነህ ልክ ነህ ልክ ነህ አሳውቀናል። እሺ ይገባል ዛሬ ትንሽ ጠብቆ ይቅርታ እ